የ delivery location አዲስ ገበያ ብሎ ይሞላሉ። ይሞሉና ክፍያውን ከጨረሱ በኋላ እ የ- ለ- ሁለት ሰው join እንዲሉሉት link ኡን አለ። አዎ፣ የዛሬ group complete ከሆነ ነገ አይመጣም።
እሺ ሄሎ ሄሎ ወይ እ፣ ወይ መልሼ ደወልኩልህ። ኤልያስ የሚባል customer ኤልያስ የሚባል customer አለን እኛ ይዘን የወጣ ነው ኤልያስ አ- አራት ምናምን product ኤልያስ አዎ፣ ቃሊቲ
እም፣
ቃሊቲ ነው ያለ ነው ገና እኛ ጀ- አሁን ገና እንትን ነው ያለ ነው ጀሞን ያለ ነው መንገዱም crowded ነው እስኪ ለ- እንዴት እንደምናደርግ ብቻ ለም እየሄድን ነው almost ሊወጡ ነው ሊወጡ ነው ከቢሮ።
እኮ እኛ አሁን ጀሞ ገና እያራገፍን ነው ሰራተኞች እየወረዱ ነው ጠብ ጠብ እያሉ ቴሌ ውስጥ እሺ አናግራቸው። እሺ ስልክ ቁጥራቸውን ልንገርህ፣ የደወለችልኝ customer
እሺ ማለት የማትደርስ ከሆነ አልደርስልሽም በላት።
በቃ ጀሞን ያለ ነው almost ያለበትን ንገራትና አዎ የምትጠብቅ ከሆነ ንገራትኝ። እዚህ እሺ።
አካባቢ ላይ ጠብቅኛለሽ ወይ በላት።
እሺ እደውላለሁ እሺ ልንገርህ ቁጥር
ዜሮ ዘጠኝ አስራ አንድ
እሺ ዜሮ ሁለት
አስራ አንድ ዜሮ ሁለት ዘጠና ዘጠኝ ዜሮ ስምንት
ዘጠና ዘጠኝ ዜሮ ሁለት አሁን ደውልላት እሺ። እየጠበቀች ነው።
እሺ እሺ እሺ